ልበል ዘበል ልበል ደፋ ገና እንዳትከፋ ከደረትሽ ላይ ልረፋ ትሁንሃ ተስፋ ልበል ከንተት ልበል ደክም ከፍቅር አልዳንክም አወይዳ አወይ ሸክም ትዳህን አልደክም ከጥርስሽ አይኔው አለበት ከልቤም ፈቅ ጸናበት ሰንብቷል ከተረታበት ጠይቂው ተይ ሳይበሰበት ገና ተወራብኝ መውደዴ ዘላለ ተሰማብኝና መውደዴ አጀብ ነው እያሉ መውደዴ ዘላለ አዳነቁትና መውደዴ ጉዳሉት ማፍቀሬን መውደዴ ዘላለ አዳነሱት ላገር ዘመዴን አሃ ውራቶ ከላለም በይዳኔው ፍቅርሽ አለፈ ውራቶ ከላለም በይዳኔው ፍቅርሽ አለፈ
አንቺን መፈለጌ መንደሩን ከሰማው ካዳረሱት ላገር ካደሩት ባራዳ ስሜን ከጓጉበት አጀብ ከተባለው ፍቅር ነው ይታወቅ ሕግ ያልከለከለው ያለ መዋሸት አብሮ ለማምሸት ያለ መግደርደር አብሮ ለማደር ያለ መሽኮርመም አብሮ ለመቅረብ ያለ መኮፈስ አብሮ ለመንፈስ
ልበል ዘንበል ልበል ደፋ በላ እንዳትከፋ ከደረትሽ ላይ ልረፋ ትሁንሃ ተስፋ ልበል ከተት ልበል ድክም ከፍቅር አልዳንክም አወይ ዳን አወይ ሸክም ትርዳህ እንዳትደክም ከጥርስሽ አይኔ ዋለበት ከልቤም ፍቅር ጸናበት ሰንብቷል ከተረታበት ጠይቂው ተይ ሳይበስበት ይፋ ከወጣልኝ መውደዴ ዘላለ ከተጋለጠ ማዘኔ አበደም ከነፈ መውደዴ ዘላለ ካልቀራለኝ ማ መውደዴ ይለየለት እስቲ መውደዴ ዘላለ አድናቂን ካበዛ መውደዴ ናሃ ውሏድሮ ተራረመ ነበር በይዳኔው ፍቅርሽ አለ ነበር ውሏድሮ ተራረመ ነበር በይዳኔው ፍቅርሽ አለ ነበር ወደድኩሽ ማለቴ ዘይከተወና አገሩን ካመሰው ዘይከተወና እንደ ብርቱ ጉዳ ዘይከተወና ቡና ካቃመሰው ዘይከተወና ፍቅር እውቀት ነውና ዘይከተወና ልበል ቆላ ደወጋ ዘይከተወና የታማሁብሽ አንቺን ፍለጋ ያለመለገም አብሮ ለማስገብ ያለመኩራራት አብሮ ለማምራት ያለማጉረምረም አብሮ ለመቅረብ ያለመሳለቅ አብሮ ለመጥለቅ ያለመዋሸት አብሮ ለማአሸት ያለመግደርደር አብሮ ለማአደር ያለመሽኮርመም አብሮ ለመቅረብ ያለመለገም አብሮ ለማስገብ ያለመኩራራት አብሮ ለማአሃ ያለማጉረምረም አብሮ ለመቅረብ